hello አቤት hello አቤት በስ ቤት ላይ ኳሱን ቆምሬ ነበረ እሺ
ትላንት ነው እና ስምንቱን ከስምንት ጨዋታ ሰባቱን right አድርጓል። አንዱን እስካሁን ድረስ ወይም right ወይም X ም አላሳየም።
okay እሺ ይቅርታ cashier code ን ትነግረኛለህ እሱን check አድርገን እንመልስልሃለን ምኑን?
የትኬትን cashier code አሊያም ደግሞ እታች አለ cashier code እሺ እሱን ላይ እታች ቁጥር አለች አዎ እሺ በቴሌግራም እ እስቲ ይቅርታ ቆይ ማለ ከትንሽ ቆይታ በኋላ እንመልስልሃለን ትንሽ system እያስቸገረን ስለሆነ ንገረኝ cashier code ን
እሺ ቁጥሩን አሁን እንትን አልያዝኩት እንደዚህ የለንም?
ስልክ ቁጥር ነው የደው- የደወልኩት በቃ እሺ ቴሌግራም ላይ ትልክልናለህ እሺ ቴሌግራም account ኣችን ካለክ እሺ እሺ እሺ እዛ ላይ ላክልን አሁን እናስተካክላለን እሺ እሺ እሺ አረ